hello ሰላም አደራችሁ።
እንዴት አደርክ?
አለን እንትን ነበረኝ ለማስጫን ኮምፒውተር አምጥቼ ነበር እና እሺ ከሶስት ቀን በኋላ ትወስዳለህ ኮምፒውተሩን ተብዬ ነበረ።
እሺ አሁን የለም አራት ቀን አልፎ እስከ ምናምን ሆኖታል።
ማን የድርጅታችን ስም?
ቢኔበር
እ፣ ማሽኑም እዚህ ነው ያለ?
ያ ማሽኑን ገዝተን እ፣ ማሽኑ ይቆያልን አስራ አምስት ቀንም ምናምን አለችኝ እዛ ገቢዎች ጋር ምናምን ስለሚሄድ እሺ ኮምፒውተሩን ግን processor ኡን ከሶስት ቀን በኋላ ተጭኖ መውሰድ ትችላለህ ብላኝ ነበረ ቀይዋለች።
እሺ። በቃ check ላደርግልህ
ልጠብቅ ወይስ መልሼ ልደውል?
ወይም ደግሞ ስልክ ልስጥህ፣ ልጁን ታናግረዋለህ።
እሺ እሺ ንገሪኝ።
ቆይ እሺ፣ አንዴ እየፈለኩ በስልኬ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሁለት እሺ ስልሳ አምስት እሺ ስልሳ ስልሳ ስልሳ ስድስት
እሺ thank you እሺ ብርሃኑ ይባላል። ያው system unit ኡን እሱን የተቀበለ አናግረው። እኔ እዚህ ጋር መነሳት ስለማልችል ነው። እሺ አባዬ okay እሺ እሺ